ጤና ይስጥልን። ቤት ረዴት ነኝ የምንረዳው?
አብሮ ወስድልን ገንዘብ ወጪ አድርጌ አካውንት አልገባልኝ።
አሁን የደወልክበት ነው የቤት ቤት ቁጥር?
አዎ ዘጠኝ ብለው ነው ግን መጀመሪያው
ስንት ብር ነው?
ሰባት ሺህ ሰባት መቶ ሀያ ስምንት ብር
አልተደፋ። እሺ እ ወደዚህ ቁጥር ነው አይደለ? withdraw ያረከው አዎ confirm አድርጌልሃለሁ። እሺ ትንሽ ቆይቶ ይገባላል። እሺ